አሎ ሰላም ጤና ይስጥልኝ። በስት ቤት ቤት ቤት ቁጥር ያዥልኝ እናት እ እ ዜሮ ዘጠኝ አስራ አምስት እሺ
ሰባ አምስት እህ ዜሮ ስምንት አስራ ዘጠኝ
ምን withdraw ነው?
አዎ withdraw ብዬው ስምንት ሺህ confirm አላለም።
ስንት ብር ነው? ስምንት ስምንት ሺህ እም። ሌላውንም check አድርጊልኝ እስቲ አንድ አስር ሺህ ሞክሬ ነበር failed ይላል።
እሺ ቆይ አንዴ እሺ history ን እንዳለ ፈትሽውና በንጥልጥል ያለ ነገር ካለ መልሱት።
እሺ መመለስ ነው ወይስ approve ማድረግ ነው?
አካ እስ ይሁና ያለውን እያየሽ አዋ እሺ ዛሬ ነው አይደለ?
አ
ስምንት ሺህ ዛሬ
አዎ ስምንት ሺው አሁን ነው።
አንድ ሺህ በሳንቲም ትናንትና withdraw ያደረግከው አ- ማን ነው ዛሬ ያደረግከው አለ አንድ ሺህ አንድ ሺህ አለ አንድ ሺህ ማለት ነው። አዎ ሳንቲም ግን ላይ እሱ ነው እሱ ፕሮሰስ ሄደው።
ነው። አዎ እሱ processing ላይ ነው፣ ሊገባ ነው።
አንድ ሺው አዎ
እሺ፣ እሱን ሌላ?
ተመላሽ ማድረግ አይቻልም process ላይ ከሆነ መመለስ አይቻልም። ፕሮሰስ ላይ አይቻልም።
ሳይገባ በፊት ነው እኛ ማድረግ ነው።
አንድ ሺው አንድ ሺው ማለት አንድ ነው።
ሺው ማለት ነው። ሌላው እሺ፣ ምንም ሰዎች።
pending ወይም processing ላይ የሆነ ብር እያየውልክ ነበር ወይ ደግሞ confirm የሚደረግ ብር ካለ እያየውልክ ነበረ?
አ እ፣ ስምንት ሺው ያገኘሁት አ አዎ ስምንት ሺው confirm ላይ ነው። ሌላ ግን እንዳልኩ ነው አንድ ሺህ እና አንድ ደግሞ አራት መቶ ብር በ- ከትናንትና ወዲያ በቻፓ withdraw ያደረግከው I mean አዎ።
deposit ያደረግከው okay እሱ ብቻ ነው ያለው እንጂ ሌላ ምንም እ፣ ሁሉም balanced ናቸው የገቡ ናቸው ሺህ ሁሉም አራት ማለት መቶ ነው።
ማለት ነው አንድ ላይ አዎ ሺህ አራት መቶ እነሱ በእንትን processing ላይ ናቸው።
ገ- አዎ ወዴት የትኛው?
ወዴት ነው ያረኳቸው? ወደ ንግድ ባንክ ነው።
እስቲ ቆይ አንዴ አራት መቶውን አይቼ ልንገርህ።
እሺ።
ዜሮ ዘጠኝ አስራ አምስት ሰባ አምስት ዜሮ ስምንት አስራ ዘጠኝ ወደሚል ቁጥር አስራ ዘጠኝ አዎ አ፣ ወደዚህ ቁጥር ነው ያደረግከው በቻፓ ማለት ነው።
በቻፓ okay፣ ወደ ቴሌ ብር ማለት ነው።
አ፣ የአንድ ሺህም ደግሞ ልንገርህ የአንድ ሺህ ነው።
የአንድ ሺህንም እንደዛው መጨረሻ አስራ ዘጠኝ አስራ ዘጠኝ ላይ ነው።
አዎ ወደ እሱ ነው ያዘዝከው።
አ።
ይኸኛው ስምንት ሺህን ግን ያው confirm አውን አድርጌልሃለሁ ገብቶልሃል። እሺ check አድርገው።
እሺ እኔ እናት እሺ፣ በዛ በአርባ አራት ካልገባልህ እስከ መጨረሻው አምስት ደቂቃ ምናምን ጠብቀውና ይገባል። እሺ እሺ፣ በአርባ አራቱ ላይ እስቲ እንደዚህ ይኖራል እንዴ?
ምን?
አዎ ገባ፣ እሱ የእንትኑ ገባ፣ ስምንቹ ገባ።
እሺ
ሌላም ቁጥር አለኝ እኮ እሺ ንገረኝ
እ?
ንገረኝ እሱንም
ዜሮ ዘጠኝ አርባ አራት
አይደለም እም፣
ዜሮ ዘጠኝ እሺ
አ፣ አንድ ቀን ሞባይልን እየከፈትኩ ስለሆነ እሺ
እ፣ ሰባ ስምንት እህ
ስልሳ አምስት እህ ሰላሳ ዘጠኝ አርባ አራት
ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው እ?
ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው
እ፣ ዜሮ ዘጠኝ ነው
ይሄስ የመቼ ነው ቀኑ?
እ፣ ቆ- ትንሽ ቆየት ብሏል።
ቆየት ብሏል ማለት exact ቀኑን ንገረኝና በቀን ስለሆነ የምፈልግልህ አ፣
exact ቀኑን ንገረኝና እንትን ልበልልህ።
ከአራት ቀን ነው።
አራት ቀን እ፣
ዊዝድሮ ነው አይደለ?
አ
እሺ ቆይ አንዴ ትንሽ ጠብቀኝ።
እሺ
በዚህ ቁጥር በ- ቢያንስ የአንድ ሳምንት አድርጌ እያየሁት ነበር። ምንም የለም።
ምንም የለም።
አዎ።
እሺ በቃ እስቲ ወይ ቀኑን አይተህ history ላይ ቀኑን አይተህ ምን ምን ንገረኝ መልሰህ ደውለህ እሺ።
እሺ እንትኑ ግን እ፣ ይልኝ ሺ አራት መቶዋን ተመለስ እንዳያደርገው ተመላሽ መሆን ሳይሆን አዎ እ፣ ሺ አራት መቶ processing ላይ ስለሆነ ይገባልሃል። እሺ
okay እሺ። ካልገባልህ ወይ መልሰህ ደውልልኝ።
እሺ እሺ አባቴ። እሺ መልካም ቀን።